hello ሰላም ጤና ይስጥልኝ። ስችል ጤና ይስጥልኝ። እንዴት ነሽ? ደህና ነሽ?
እግዚአብሔር ይመስገን።
እሺ፣ እንትን አይቼ ነበርኩት ተማቴ ምናምን አላችሁ እንዴ?
አዎ አለ ኦንላይን ላይ በቺ ኦንላይን ላይ አዎ። አካባቢ ግን የኛ ወደ ኬንተሪ ነን።
የቱ ጋር ኬንተሪ ኬንተሪ ማለት ነው?
ጆሞ አንድ አልፍ ማለት ነው። እ፣ ፉሪ አለ። ከፉሪ አልፎ ኬንተሪ okay። ያው እዛ እንኳን አይመጣም። አዎ እስከ ጆሞስ ይመጣል።
ጀሞ፣ አዎ ጀሞ ይመጣሉ።
ኦኬ ጀሞ አድርገው ወይ የሚያስገቡትና እዛ መቀበል እስኪ።
የሚችሉ ከሆነ በቃ እናገርሻለሁ።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ